ነኝ። እባክዎ ልርዳዎት?
እንዴት አደርሽ?
እግዚአብሔር ይመስገን።
ኧረ ኦክሲጅን ተራ ሲይዝ የነበር እስካሁን አልመጣልኝም።
ለትኬት ቁጥሮትን ንገሩኝ።
አስራ ዘጠኝ አርባ ሰባት አርባ ሰባት እሺ።
አዎ፣ ትናንትናም ደውዬ ነበር፣ ከትናንት ወዲያም ደውዬ ነበር።
የዓለሙ ናት? ዓለሙ ግሮሰሪ።
አለሙ ግሮሰሪ። አዎ
እሺ፣ ደንበኛችን እንደ ቅሬታም ሆኖ ተመዝግቦሎታል። ጥያቄዎትም አዎ።
ተላልፎላቸዋል።
እ እ ጥያቄዎትም ተላልፎላቸዋል። እንደገና ደግሞ ትናንትናም ሲደውሉ እንደ ቅሬታ ሆነው አስተላልፈንላቸዋል።
አዎ መልሼ ግን update አድርጌ እንዳልደረሱት አድርጌ ልክላቸዋለኝ።
በቃ በትዕግስት ይጠብቋቸው።
እሺ እሺ።
እሺ፣ ደንበኛችን ስለደወሉ እናመሰግናለን።
በቃ ኦክሲጅን የለኝም። እሺ በእናትሽ እሺ፣ እጽፍላቸዋለሁ።
እሺ እሺ።